ሎ ጤና ይስጥልን በሽታ ቤት
ማታ ሀያ ሺህ ብር ድሮ አገባልኝ በዚህ በደወሉበት ቁጥር ነው
ዜሮ ዘጠኝ አስር
ዜሮ ዘጠኝ ሰላሳ አምስት ስልሳ ሶስት ስንት ብር ነው ያልከኝ? አብ አንድ አስር ሺህ ብር ቀረ። አንድ አስር ሺህ ብር ቀረ። ሀያ ሺህ ብር
አንድ ስንት
አስር አስር አስር ሀያ አስር አዎ
እሺ ሁለቱም ገብቶላል። ቼክ አድርገዋል። እሺ